ጤና ይስጥልኝ ታላቁ ነው።
አዎ አብሮ ይስጥልኝ። ሰላም ነው።
እግዚአብሔር ይመስገን።
ኦኬ አገልግሎት ጅማን እንፈልግ ነበር። ጅማ ድረስ
ታየት
ከየት? ከጣፎ ለገጣፎ።
እሺ፣ ለገጣፎ
አዎ ከቀድሙ ቦታ
አገልግሎቱን ተጠቅማችሁ ታውቃላችሁ ከዚህ በፊት?
አድላን
አዎ አዎ።
ዛሬ ተጠቅመናል።
እሺ አሁን ቅርብታት ከአግዛን የሰርናችሁ ናችሁ?
ይላል ከአግዛን ወደ ጣፎ የሄዳችሁ ናችሁ?
አዎ አዎ አዎ አዎ አግዘን የርነውልን አዎ
እሺ
የጅማን አገልግሎት ሂሳቡን ስሪና
እሺ
አሳውቂ።
እሺ አሳውቃችኋለሁ። መቼ ነው መጓዝ የሚፈልጉት?
መቼ ነው አዎ መጓዝ የሚፈልጉት ጣፎ?
ወይ ነገ ወይ እሑድ ምሽት ይጓዛል እንዴ?
ያው ሄሎ።
በት ሲል ነው የምንወጣው እንወጣለን።
እ እ ሳይ ሳይሆን ሊነጋ ሲል
ሊነጋ ሲል
ያ ሊነጋ ሲል ከ- ወደ ንጋት አካባቢ እንወ- እንነሳለን።
በቃ እሑድ ነው።
ለእሑድ እሑድ ጠዋት መጓዝ ማለት ነው። እሺ እሑድ ጠዋት ነው። እሑድ ጠዋት ቅዳሜ ማታ ማታ የለም አለች።
አይ ማታ ስንት ሰዓት ላይ ነው መጓዝ የሚፈልጉት? ሄሎ እ? አቤት እየሰማሁሽ ነው። እሺ ስንት ሰዓት ላይ ነው ሰው መጓዝ የሚፈልጉት?
እሑድ ነው በቃ እሑድ።
እሑድ እሺ አዎ
ሂሳቡን ሰርተን እንደውላችኋለን።
እሺ፣ ሂሳቡን ስሩና
እሺ
አሳውቁን።
እሺ
እሺ እሺ መልሰን እንደውላለን። መልካም ምሽት።
እሺ እሺ እሺ በቃ እሺ